ሄሎ
ሄሎ፣ አቤት ሰላም ነኝ።
ወይ ሰላም ሰላም፣ እንዴት ነሽ?
አለሁ። እንዴት ነህ?
አለሁ። ዜሮ አራት ስልሳ ሁለት ማለት ነው።
ዜሮ አራት ስልሳ ሁለት አዎ ምን ነበረ?
በሱ ትክክል ሲኑ ትክክል ነው የታዘበው ዘጠና አምስት ነው የሚለው አሁን ደግሞ አሁን ደግሞ ወደ አርባ አምስት ብር ተመለሰ። እሷ ተቀን- ያለችው አፎ ኮንዶሚኒየም ናት።
ጣፎ ኮንዶሚኒየም ነው ያለችው።
አዎ አፎ ኮንዶሚኒየም ነው ያለችው። አፎ ኮንዶሚኒየም ለዛም ጤና ጣቢያ ማለት ነው።
እሺ
ጤና ጣቢያ ወስዳ ወደ ካራ መሄጃ መንገድ ላይ ነው ያለችው።
በቃ check አድርገዋለሁ። እሺ
አሁን ደግሞ ፊኑ ደግሞ ዘጠና አምስት ብር ነበረ አሁን አርባ አምስት ብር ተደረገ። ለምንድን ነው?
እኔ እንጃ አንዳንዴ system ኡ እ, ሊሆን ይችላል ማንም ሳይነካው አንዳንዴ system ኡ እንደዚህ ያደርጋል እና እ, ልቀን አየዋለሁ። እሺ
እና አስተካክል እሺ ዘነበ የአንድ ሀገር ሁሉ እንደዛ